ቻፓ
አሁን አግቼ አንድ ክላይንት መቶ ዘጠና ስምንት ሰማንያ ዘጠኝ አስተላለፍ ያለው ብያት ስልክ ቁጥር ሰታኝ ቴሌግራም አታች አረጌላታለሁ ትሬ
በቴሌግራም አካውንት ርሲቱን በዚህ ስልክ እና ቆየ ደግሞ እንደገና እባክሽ እንትን ባታል
ማን ነው ቴሌግራም ላይ ስሞት
ዳኛቸው
የቴሌግራም ዳኛቸው አማረ ዳኛቸው አማረ
ዳኛቸው ነው የሚለው
አዎ ዳኛቸው አማረ
ArifPay ነው ይሄ Chapa አይደለም ይሄ የ ArifPay ነው
ArifPay ነው በ ArifPay ነው የከፈልኩት መሰለኝ እስኪ receipt ኡን
Chapa ን የተለያየ company ስለሆነ አርክቴዎችን ያናግሩ።
በ ArifPay ነው እንትን ያልኩት እኮ እኛ Chapa Financial Technology ስናል ArifPay አይደለም።
እናንተ Chapa ናችሁ?
አዎ እኛ Chapa ነን።
በ Chapa ነው በ Chapa ነው ያስተላለፍኩት። ተምታቶብኝ ነው። አይ እንትኑ receipt ኡ አለ ዳኛቸው አማረ በሚል ቴሌግራም ላይ
እሺ፣ screenshot ኡን አየሁት። ArifPay ነው የሚለው ስለዚህ
ArifPay ነው እንትናቸው
አናውቀውም፣ ይቅርታ። መልካም